የምጻፈው።
ሄሎ
አቤት ነው ሰላም ነው?
የመጣሁት።
በጣም ነው የማመሰግነው። በግድ ነው ያገኛችሁት? ሄሎ
ምን አለኝ?
አቤት ትናንት ማታ ነበር ከአቪዬተር ማለት ነው።
እሺ ሄሎ ስድስት ሺህ አቤት ይሰማል?
ብር አይሰማም አይደል? ስድስት ሺህ ብር ውዝዶ አድርጌ ነበር ወ- ወደ ላይ ባንክ በቻ ማለት ነው ሰላም እና አሁንም አልገባልኝም። ዜሮ ዘጠኝ ስልሳ አራት hello እሺ
ሀያ ሀያ- ሀያ- ሀያ አምስት ሰላሳ ሰባት ሀምሳ አምስት?
ሰ- ሰላሳ ሰባት ሀምሳ አንተ ስራ አይደለም
አ- አ- ሰምቷል አይደል?
ስድስት ሺህ ብር
እሺ፣ ሰላሳ ሰባት ሀምሳ
ስድስት ሺህ ብር ስድስት ሺህ ብር አዎ
ይገባል። ሶስት ሺህ ይገባል።
ልጥፍ አይደል? እሺ እሺ።
አብቁሽ ይሆናል።
አቤት እሺ፣ አማ- እ? hello አ- የ- እሺ፣ እሺ፣ የኔትወርክ ችግር አለ። እሺ ካ- ልጠብቅ። እሺ